ማለት ሰላም ነው።
እግዚአብሔር ይመስገን።
እንዴት ነሽ?
አለን እግዚአብሔር እኔ ይመስገን።
የምልሽ እ ይሄ ባሬስታ ማሽን እ፣ ሻይ የሚያፈሉ አሉ አይደል?
እሺ እነሱ ትምህርት ቤት አለ እንዴ? እሱ ማሰልጠኛ
የባሬሳ እ፣ የባሬስታ
የባሬሳ የለም። እ፣ ድንገት ግን እንትን እ፣ ካፌ እ፣ የሚያሰለጥኑት እንዲያ- እንትን ሊያሰለጡ ሊ- ሊያውቁ ይችላሉ። የእነሱን ቁጥር ልስቶት ኤልኤም እስኪ ምናምን ማን? ይሄ መስተንግዶ ምናምኑን
ኤልኤም የምግብ ዝግጅት እንትን ኦኬ የሚሉት ሌ ምግብ ምናምን ዝግጅቶች አዎ።
አንድ ላይ ነው እንደሚሰጡት እሱን ኮርሱን?
አይ እነሱ ያውቃሉ።
አሀ ነው።
አዎ እሺ ስጭኝ በቃ
ጠብቁ።
እሺ
ወይ ዜሮ ዘጠኝ አርባ ሶስት እሺ
ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሶስት ጊዜ
እናመሰግናለን።
እኛም እናመሰግናለን።